Hello፣
አቤት ሰላም ነው?
እግዚአብሔር ይመስገን። ምን ልታዘዝ?
የዚህ እንትን አገልግሎት ምንድን ነው? የሆነ text ደርሶኝ እ፣ ልኬ ነበር እና እሺ ምንድን ነው ያለው ያለውን ሁኔታ አስረጅኝ።
እሺ እሺ። ቴሌቪዥን game ነው የገባልዎት መልእክት። game ኡ ጥያቄና መልስና የእድል የእድል ጨዋታ አለው።
Okay ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ሲደውሉ መረጃ ይመጣልዎታል። ከዛ?
ስልኩ አዎ፣ ገብቶኛል። ስልኩ ያን ያክል እንትን ስላልሆነ active ስላልሆነ እንደዛ ልኬ ነበርና ይቆረጣል በየጊዜው ወይስ ምንድን ነው?
አዎ ትኬት ዕለታዊ ከሆነ ሁለት ብር ይቆርጣል። ትኬት ይገባልዎታል።
ስለዚህ ማቋረጥ ብፈልግ እንዴት ነው ማድረግ ያለብኝ?
ላቋርጥልዎት ይፈልጋሉ እንዲቋረጥ?
አዎ አዎ፣ ይቋረጥልኝ።
እሺ መስመር ላይ ጠብቁኝ አንዴ።
እሺ
መስመር ላይ አንዴ ጠብቁኝ።
እሺ እሺ፣
ደንበኝነቱ ተቋርጧል።
በጣም ጥሩ። እሺ፣ አመሰግናለሁ።
አሜን። መልካም ጊዜ።
አሜን። ተወለድ እሺ፣ bye።